ሰላም ጤና ይስጥልን።
hello ሰላም ጤና ይስጥልን።
የዩቲዩብ ትምህርት ለመማር ነበር።
እሺ ማን ድረስ ነው?
ዳግማዊት
ዳግማዊት ማን?
ብርሃኔ
ዳግማዊት ብርሃኔ አዎ
ስልክ ቁጥር አሁን የደወሉበት ነው።
እ አሁን የደወሉበት ነው ስልክ ቁጥር።
ይሄኛውን ነው መስጠት ያለብኝ?
አይ ይስጡኝ ስልክ ቁጥር ሌላም ካለው።
እሺ ዜሮ ዘጠኝ እሺ
ዜሮ አንድ እሺ ሀያ ስምንት ሀያ ስምንት ሀያ አራት እሺ ሀያ
ከየት አካባቢ ነው የሚደውሉልን?
ከዘነበ ወርቅ
እሺ ማስታወቂያውን ምን ላይ ነው ያዩት?
እ፣ TikTok ላይ ነው
OK፣ online ላይ ነው ወይስ በአካል ነው መመዝገብ የሚፈልጉት?
እ
በአካል ነው ወይስ ኦንላይን ላይ ነው መማር የሚፈልጉት?
እ፣ በአካል ይሻ- በአካል መ- መማር ነው አያት ትርፍ ሲኒማ በሳምንት ሶስት ቀን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል
የት
አያት ትርፍ ሲኒማ
አያት አዎ፣
አያት ሲኒማ ነው
አያት ትርፍ ሲኒማ
አይሰማም አያት አያት ትርፍ ሲኒማ አስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል እሺ ታሪፉ ስንት ነው በወር ነው
በየሶስት ወር ኮርስ ነው። አንድ ላይ ነው የሚከፈለው።
እ እስከ ነገ ከከፈሉ አስር ሺህ ብር ነው። ሰላሳ አራት percent discount ሊሆን ማለት ነው። ከዛ በኋላ ግን አስራ አምስት ሺህ ነው የሚሆነው።
አስራ ስድስት ሺህ እሺ።
እሺ እሺ አመሰግናለሁ